Tillbaka om ett ja.
ሄሎ ሄሎ አልኩ።
እሱን ፈልገን ነበር በመለስ ነው ይቻላል። ቺፕቺፕ application አውርደዋል።
አላወረድንምማ።
መጀመሪያ ቺፕቺፕ application ማውረድ አለቦት። በሱ ነው order የሚደረገው በአፕሊኬሽኑ በአፕሊኬሽኑ። አዎ እሺ እናቴ።
ቺፕቺፕ application ኡን ያውርዱትና እኛ ጋር ይደውሉ።
አሀ ካወረድን በኋላ ነው የምንደውለው።
ካወረዱ በኋላ order ማድረጉን ምናምን maybe የሚከብዶት ከሆነ እኛ እንድናስረዳው።
እሺ ማለት ችግር የለም። እሺ፣ እሺ ያውርዱና ይጠቀሙሽ።
እሺ እናቴ።
okay